ሄሎ ጤና ይስጥልን ቤተሰቤ።
ጤና ይስጥልኝ። ሰላም ነው?
ሰላም እግዚአብሔር ይመስገን።
አለን። እንትን እኔ የምለው ትኬት የተቆረጠ ትኬት ነበር።
እሺ ከዛ የባየር ሙኒክ ጨዋታ ተሰርዟል ነበር።
አዎ እንዴት ነው የሚሆነው? ሌላው ተሳክቶ ነበር።
አዎ እሱ ሀያ አራት ሰዓት ትጠብቅና ውጤቱ ይታወቃል።
አሁን አራት ቦርድ ሰዓት ከሆነ አዎ ከሀያ አራት ሰዓት እስከ ሀያ አራት ሰዓት ባለው ጊዜ ውስጥ ከተጫወቱ አንተ በገመትከው ይሆናል ማለት ነው። ካልተጫወቱ ደግሞ ቮይድ ይሆናል።
አ፣ ተቀንሶ ነው ብሩ እንትን የሚለው።
አዎ void ይሆናል። አዎ እሱ እሺ፣ እናመሰግናለን።
እሺ፣ መልካም ቀን ስለደወላችሁ እናመሰግናለን።
እናመሰግናለን።